ሰላም ጤና ይስጥ ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ወጌሻ ለመመዝገብ ፈልጌ ነበረ።
እሺ ስሞትን ማልበል እ፣ ኒና
ኒና ኒና ኪሮስ።
ኒና ኪሮስ ነው።
አዎ
እሺ ኒና እ፣ ስልክ ቁጥር ህይወትን እስኪ
ዜሮ ዘጠኝ እህ አስራ አንድ 11 ሀምሳ አንድ
51 ሀምሳ ስድስት ሰላሳ አራት 56 34 እሺ የታ- የት አካባቢ ነው የሚኖሩት?
እ፣ ፈረንሳይ ለጋሲዮን።
እሺ በአካል ነው በኦንላይን ነው class ኡን መውሰድ እ፣ የሚፈልጉት?
በአካል
በአካል ነው።
አዎ እሺ እሺ class ኡ የሚቆየው ለሶስት ወር ያህል ነው።
እሺ በሳምንት ሶስት ቀን ነው የሚሰጠው። በአካል ከሆነ ደግሞ ተስፉ እ፣ አያት ነው እሺ አያት ተስፉ ሲኒማ እ፣ እሺ class ኡ የሚሰጥ ይሆናል።
እሺ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው class ኡ የሚቆየው።
እሺ አጠቃላይ ሀያ credit hour አለው። አንድ credit hour ሰባት መቶ ሀምሳ ብር ነው።
እ፣ በአጠቃላይ አስራ አምስት ሺህ ብር ነው። እ፣ እስከ የካቲት ሀያ አምስት የሚከፍሉ ከሆነ ደግሞ discount አለን። አስር ሺህ ብር ነው ከፍለው መመዝገብ ይችላሉ ማለት ነው።
Okay እሺ
account ላክሎት።
አዎ account ላኪልኝ።
እሺ እ፣ በዚህ በሰባ አምስት ቤቱ ቁጥር እሺ account ላኪልኝ በሉኝና እልክሎታለሁ።
እሺ
እሺ እናመሰግናለን Thank ኒና።
you እሺ